hello
ጤና ይስጥልኝ። ሰላም ነው?
ሰላም ጤና ይስጥልኝ።
አለን ተመስገን ነኝ ከአዳማ እሺ
shop ፍቃድ ጠይቀን ነበር እና ዘጉብን። በቀደም አሽገውብን ሄዶ ቪሳ አመልክተን ነበረ።
okay፣ በንግድ ፍቃድ ምክንያት ነው።
አዎ ዛሬም ደግሞ አሽገውብን።
እሺ፣ ፋይናንሶችን አውራቸው፣ እነሱ ነው የሚመለከተው።
እ?
ፋይናንሶችን አውራቸው፣ የፋይናንስ ችግር ካለ አይደለ አዎ እሺ፣ አዋራቸው። እሺ፣ እሺ፣ እሺ፣ okay።
እሺ።